hello የለም
ነው።
አቤት እንዴት ዋልሽ?
እግዚአብሔር ይመስገን።
አዎ ማሽን ነበረኝ እኮ በእናትሽ። ምንድን ነው
እ?
ማሽን ነበረኝ እሺ
እኮ ሚ- ምንድን ነው memory full ብሎ ነበር የመጣው እና አሁን ስንት ወሮ ነው? ሶስት ወሮ አለፈው።
memory አልመጣም፣ ገና እየጠበቅን ነው።
አሁን አዎ የምትፈልጊያቸውን summary ም ካለ ማውጣት የምትፈልጊ ከሆነ በቀን ቀጠሮ እንሰጥሻለን። summary ዎች ጽፈሽ ይዘሽልን ነይና።
memory ግን የለም አልመጣም።
አዎ አዎ፣ summary የምትፈልጊያቸውን summary ዎች ጽፈሽ ይዘሽልን ነይ።
እሺ ይዘሽ ነይና በቀን ቀጠሮ ነው የምንሰጥሽ።
ጥሩ።
የምትፈልጊው ገቢዎችን ደብዳቤም ከጠየቁሽ እንጽፍልሻለን።
አዎ።
አዎ እሺ form ኡን ይዘሽው ነይ እሺ። እኛ የሰጠንሽን መረካከቢያ form ጥሩ።
እሺማ